ሄሎ ሰላም ጤና ይስጥልኝ። ዲን ፍቅር ሄሎ እሸቱ ጋር እሺ፣ ፈልጌ ነው እሸቱ ጋር ስምሽ ማን ልበል?
ንዑስ ሳምሶን እሺ እድሜሽ ስንት ነው?
ወንድ ነኝ አምስት አምስት ነው።
አዎ ማሚን አገናኘኝ እስኪ።
ሄሎ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን ሰላም አሉ።
እግዚአብሔር ይመስገን።
ሌላ ህፃኑ እድሜ አምስት ነው።
አዎ እድሜው አምስት ነው።
እሺ ሌ- ቤተሰብ መጠቆም አይችልም። ሌላ አካባቢ ሰው ወይ ደግሞ ጎረቤት ነው የሚችለው መጠቆም።
ምን አልሽ እናቴ?
ሌላ ቤተሰብ ቤተሰብ መጠቆም አይችልም።
ማለት ሌላ ቤተሰብ
ቤተሰብ መጠቆም ሌላ ሰው ወይም ደግሞ ጎረቤት ነው መጠቆም የሚችለው በህፃኑ ብቃት አለው ወይ ችሎታ አለው ብሎ የሚያምን ሰው ማለት ነው።
አ፣ ጎረቤት ነው እንትን የሚለው
ሌላ ህፃኑን የሚያውቀው ሰው ከቤተሰብ ውጭ የሆነ ሰው
okay። እሺ፣ በቃ ይመጣል፣ አገናኝሻል።
ይቻ- እሺ ይቻላል። እናመሰግናለን።
እሺ